hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ዋሉ?
ሰላም ነው።
አለን ካሪፍ ቤ ነበር የምደውልሎት።
እሺ
ትላንት ማታ ደውለውልን ነበር እና የሚፈልጉትን አገልግሎት አግኝተዋል?
አ- ምናምን?
አላገኘሁም።
ምን ነበረ ደንበኛችን?
በጃምቦ ውይይት ላይ deposit ያደርጋለሁ ብዬ ሀያ ብር
እሺ
ወሰዱ።
እሺ እስካሁን አልገባኝም።
ምን ያህል ብር ነበረ?
ሀያ ብር
ትላንትና ነበር deposit ያደረጉት።
አዎ
ከቴሌ ብር ነው?
አዎ
እሺ የቴሌ ብር ሙሉ ስሞትን ይንገሩኝ።
ስሜን አዎ የቴሌ ብር ሙሉ ስሞት
ኦፍሳ ኢብራሂም ዑስማን።
ማን አሉኝ?
ኦፍሳ
ኦስታ።
ኦፍሳ
እሺ ኦብሳማ ኢብራሂም ኢብራሂም
እሺ ቴሌ ብር የሚጠቀሙት አሁ- አሁን በደወልኩለው ስልክ ቁጥር ነው?
አዎ
እሺ። ከቴሌ ብር የማረጋገጫ መልእክት ገብቶሎታል?
አዎ ልኬያለሁ ጃምቦ ውይይት ላይ
የጃምቦ ቤት ላይ ሳይሆን ወደ እኛ አዎ ነጋሚ ወ- ል- አዎ ገብቶኛል ወደ ዘጠና ሁለት ቤት ቁጥር
እ እ
ስልክ ቁጥሩን ልስጦትና screenshot ን አንስተው እሺ።
ይላኩልን።
እሺ
ዜሮ ዘጠኝ ዘጠና ሁለት
ማለት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
እሺ እዚህ ላይ ልክ አይደለም በቃ አዎ ከሙሉ ስሞት ከአንድ ላይ አድርገው ይላኩልን።
እሺ።
እሺ፣ ደንበኛችን እናመሰግናለን። መልካም ቀን።